ሰላም ጤና ይስጥልን። በሽት ቤት
ወይ አስር ዘጠኝ ሺህ አድርጌ maximum limit ምናምን እያለኝ ነበረ።
በሽት ቤት ስልክ ይሄ ነው አይ አይደለም ንገረኝ። እሺ አስራ አንድ እሺ
አስራ አንድ ሀያ ሁለት እሺ አርባ ስድስት ሰባ አንድ እና ታወጣለት ደግሞ confirm confirm እያለ ቀንሶብኛል ብር እሺ ስንት ስንት ብር
እ አንዴ አምስት ሺህ አንዴ አንድ ሺህ አንዴ ደግሞ አራት ሺህ መሰለኝ hello
መስመር ላይ ጠብቀኝ።
ይ-
አምስት ሺህ አራት ሺህ እና አንድ ሺህ ናት አይደል?
አዎ እና ወደ ወጪ ወደ አረኩበት ማድረግ ይቻላል ነው account ላይ አዎ ነው አዎ።
የሚመልስልኝ አይ confirm አድርጌልሃለሁ አሁን ይገባል። እሺ ምን ወደ ቴሌ ብር አዎ እሺ ወደ አመሰግናለሁ ዜሮ ሶስት ቤቱ ማለት ነው።
እሺ አመሰግናለሁ እሺ አባቴ መልካም ቀን።